Hello, ጤና ይስጥልኝ።
አባ ሰላም ነው።
እግዚአብሔር ይመስገን። ምን ልርዳ?
ሰላም ነው። አንድ ሺህ አምስት መቶ ሁለት ሬ ላኮን ነው አልገባም።
ወጪ አድርገህ ነው? መቼ ነበር ያደረከው?
ይሄ ነው
መቼ ነበር? ዛሬ ነው?
አሁን አሁን ነው አሁን
check እያደረኩ ነው። መስመር ላይ ጠብቀኝ። እሺ።
እሺ
ሄሎ፣ ሄሎ አንድ ሺህ አምስት መቶ ብር እኮ ዛሬ አሁን በደወልክበት ቁጥር ወጪውን የለም። እሺ፣ ሌላ ስልክ ቁጥር ነው የቤት ቤት ስልክ ቁጥር ያ ያ ያ ያ?
የቤት ቤት ስልክ ቁጥር አሁን የደወልክበት አይደለም አይደል?
ይሄ አስራ ሶስት መሆን ድረስ አስራ ሶስት መሆን ድረስ ንገረኝ።
አሁን አሁን አሁን አ- ይሄ ይሄ ስልክ ነው ይሄ ስልክ ነው እ እ ይሄ- ይሄ ስልክ ነው ስልክ ነው በዚህ ስልክ ቁጥር አንድ ሺህ አምስት መቶ ብር ወጪ አልተደረገም፣ ገባ አልተደረገም፣ አልተደረገም። ወጪ አልተደረገም። እሺ፣ አንድ ሺህ አምስት መቶ ብር
አንድ ሺህ አምስት መቶ ወጪ አልሆነም፣ አልሆነም፣ ወጫ ወጪ አልሆነም። ውስዶ አልተደረገም።
ወጫ አልገባ በዚህ ስልክ ቁጥር አልተደረገም። ውስዶ አልተደረገም። በዚህ ስልክ ቁጥር እሺ እሺ
ሌላ ስልክ ቁጥር ካለ ንገረኝ እንጂ በስልክ ቁጥር 1500 ብር ዛሬ ወስዶ አልተደረገ።